እንደዛ ይዛ ወጥታ ነው የምትሰራ መስለሽም እንዴ?
ይስጥልኝ። ጠብታ አምቡላንስ ምን ልርዳዎት?
hello አቤት። ጠብታ አምቡላንስ ነው የደወሉት። ምን ልርዳዎት?
አንድ አደጋ ደርሶ ነበረ።
የት አካባቢ ነው?
ወደ ሀያ ሁለት አካባቢ ነው።
የመኪና አደጋ ነው?
አዎ የመኪና አደጋ ነው።
እሺ። በአካባቢው ላይ ፖሊስ ወይም የህግ አካላቶች አሉ?
እነሱን መጥራት አለብን።
አዎ፣ አሁን መጥራት አለባቸው። እኛ አምቡላንሱ አስቸኳይ ወደ እናንተ ይመጣል።
የተጎዳው ሰው አራት ሰው ነው።
እንመጣለን። እኛ ወደ- ወደዛ እንመጣለን። እናንተ ደግሞ ለህግ አካላት ያሳውቁ።
መልካም እሺ።